እንዴ ድርጅቱ tip እኮ ብላሻለች አ
hello ሰላም ጤና ይስጥልኝ ጤና ይስጥልኝ።
እንዴት ዋልሽ እግዚአብሔር ይመስገን።
ከ We Plus Solution ነበር ምደውልልሽ ባለፈው አውርተን ነበር ከየት We Plus Solution
እሺ ባለፈው አውርተን ነበር እና link ልከንላችሁ ነበር እሺ።
register እንዳረጋችሁ ለመጠየቅ ነበር
አይ አላየሁትም፣ እናት link ልከንላችሁ ነበር አላየሽውም አላየሁትም።
እሺ ደግመን በቴሌግራም እንላክልሽ በቀጥታ message እዚህ አንቺ በተመችሽ ላኪልኝ።
okay በሁለቱም አዎ እሺ thank you እሺ፣ መልካም ቀን አሜን ለሁላ